Hello ጤና ይስጥልኝ ቤተሰብ ራሄል ነኝ። ባኮ ምን ልርዳው?
እንትን አንድ አንድ ጨዋታ ወድቆብኝ እሺ ተመለሽ ካለው እሺ እሺ ካሸነፍኩ ንገረኝና check አድርገን እሺ አንዴ ጠብቀኛለህ። ስንት አልከኝ?
አስራ ሶስት ሀያ አምስት እሺ ዘጠና አርባ ሰባት ስንት?
ዘጠና አንድ አርባ ሰባት ዘጠና አንድ አርባ ሰባት አዎ እሺ እየተቆራረጠ ስለሆነ ነው። እሺ ማስደገም ይሄ ነው።
ይሄኛው ሁለት ጨዋታ ነው የወደቀው። እሺ ተመላሽ የለውም። አልታረመም ነበር ለዛ ነው ሁለት
ሁለተኛ ይበቃ አዎ የሁለተኛው match አለ አዳና የሚለው ማለት ነው። ከዛ ደግሞ RS በርካኔ RS?
በርካስ ራጃ የሚለው ማለት ነው። አዎ አምስተኛው match
ስቴም እም
በጣም የሚለው
የምን የሚለውን የሞሮኮ
የሞሮኮ መረጥኩ ይለው አዎ
እሺ፣ እሺ፣ ይቅርታ።
እሺ፣ ኧረ ችግር የለውም ሌላ check ማድረግልሃለሁ።
የለም እሺ ስለደወልክ እናመሰግናለን። መልካም ቀን።